ድንቅ ጎኔ አይመች እንክት ይበል ድቅቅ ጎኔን አይመች መቼም ያለ ወዳጅ አይደላም ያለስ እንክት ይበል ድቅቅ ጎኔን አይመች እንክት ይበል ድቅቅ ጎኔን አይመች መቼም ያለ ወዳጅ አይደላም ያለስ መቼም ያለ ወዳጅ አይደላም ያለስ ሰው ከወዳጅ ርቆ ሲኖር ያለ ዘመድ ይቆረቁረዋል የሄደበት መንገድ ሰርቼ ማደሬ ከሰው መግባባቴ መይዘዴ ፈጠረ ለብቸኝነት እንደ ተልባ ስፍር ወደ አሸርተት ካለ ምን ሊበጀው ልቤ ስለ ሰው አለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ፈልጌ ምን ያልፈጠርኩትም ከሷ መሬት እህህ ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩት ሳጣው ትካዜ ሲገጥም ሰው ነኝና ሰው ነኝና ሰው ነኝና ሰጋ ሳላገኝ ወይ ሳላይሽ ሳላገኝሽ ገራ እንክት ይበል ድቅቅ ጎኔን አይመች እንክት ይበል ድቅቅ ጎኔን አይመች መቼም ያለ ወዳጅ አይደላም ያለስ መቼም ያለ ወዳጅ አይደላም ያለስ ታምሜ ተኝቼ እንዴት ነው ያላለኝ መክሳቴ መጥቆሬ አይቶ ማን ጠየቀ ልገላበት እንጂ ጎኔን ላመቻችል ማን ለማን ይተኛል? ሁሉም ለራሱ ነው። ሁሉም ሆዱ ራቀ። አጣሁኝ የማምነው ቢርቁት የማይርቅ የእናት ሆድ ብቻ ያሰብኩት ያለምኩት መች ሆነ የጠረጠርኩት ፈልጌ እኔ ያልፈጠርኩትም ወዶ መለየት ርቦኝ ርቦኝ ሆይ ጠምቶኝ የለም ያስቸገር ምነዋ ሁሉን ወረት በላው መላውን አጠፉ ሰው ነኝ ሰው ነኝና ሰው ነኝና ሰጋ ሳላገኝ ወይ ሳላይሽ ሳላገኝሽ ገራል ሳላገኝ ወይ ሳላይ